Hello Hello ጤና ይስጥልኝ።
አብሮ ይስጥልን።
አቶ ነጻነት ኃይሉ አቤት ከአሪፍ ፔይ ነበር የምደውልዎት።
እሺ
አራት ሺህ ብር እና መቶ ብር አዎ።
ወጪ ለማድረግ ሞክረው አዎ። እና ስናወራ አልገባልኝም ብለውኝ ነበረ።
አ አ
አሁን fixed ስለሆነ እስቲ check ያድርጉት።
እ እ check ያድርጉት። አሁን fixed ስለሆነ አ check ያድርጉት።
እሺ እሺ እሺ check አደርገዋለሁ። እኔም ቅድም ካልኩሽም በኋላ check አድርጌው አልገባም ነበረ።
እሺ እሺ check አድርጌ መልሼ ልደውል።
አዎ፣ wall- wallet ኦትንም እንዲሁም አዎ።
ሁሉ- ሁሉንም ሁሉ ስፖርትንም check ያድርጉት።
እሺ እሺ እሺ ደንበኛችን